hello hello አቤት።
አሁን CT scan ያልን ደውለውልኝ ነበረ እሺ እሺ እሺ አለን ሁለቱም ዋጋቸው ሁለት ሺ አምስት መቶ ሁለት ሺ አምስት መቶ ነው የሁለቱም
እኮ እሱ እሺ፣ በቃ ላኪልን። እሺ እሺ በቃ አስተላልፍ ምናልባት ሳንይዝ እንዳይሆን ብዬ ነው። እኔ እናት ይቅርታ።
እኮ በቃ እሺ ላስተላልፍላችሁ አሁን አምቡላንስ አዎ እንዲሁ- አሁን እዛ ይኸው እንጠብቃለን። በቃ ሌላ ጋር እንትን አንልም።
እሺ እሺ እሺ በቃ ቆንጆ